በመስለኝቤት የጥሪማ የሚለው ተመስለን ሄሎ ተመስለን ይሰማዎታል? ይቅርታ ድምፆት ትንሽ ራቅ ብሏል። ምን ልግዛዎት?
ራይድ እንትን ነው
አይ አይደለም፣ ራይድ አይደለም። ይሄ የ- የበረራ መረጃ የምንሰጥበት የጥሪ ማዕከላችን ነው። እሺ ይቅርታ። እሺ።
ምንም አይደለም። ስለደወሉ እናመሰግናለን።